ከነገሮች እግዚአብሔር ይመስገን።
ከ Little China salad ማለት በ- ፈልጌ ነበር።
ከምን ፈልግ ምን?
ከ Little China አዎ ሰላጣ ማዘዝ ፈልጌ ነበረ እና እንትኑ ላይ የለም፣ salad menu የለም።
እም፣ ይቅርታ የኛ ቺፕ ቺፕ ነው የሚለው። ከዛ ነው ማዘዝ የሚችሉት የሚፈልጉትን ነገር።
እንጂ እነሱ ም ማዘዝ አልችልም።
አዎ እኛ ጋር አዎ ቺፕ ቺፕ የሚላል app እዛ ገብተው እኛ ጋር ያለው እንትን product ብቻ ነው ማዘዝ የሚችሉት።
እሺ።
እሺ መልካም ቀን።